እኔ በሰላም ያሰደችችት
እንዴት ዋል? ሰላም ነው።
ሰላም እግዚአብሔር ይመስገን።
እ ከቺፕ ቺፕ ትላንትና ሽንኩርት አርገይ- አርጌ ነበር እሺ እና ሊሞላልን ስላልቻለ ሰው refund እንዲደረግልን
እሺ። ስንት ሰው ነው የገደለው የሞት?
ሁለት ሰው ብቻ ነው እስካሁን join ያደረገው።
በቃ እሺ ችግር የለውም። ሀያ አራት ሰዓት ሲሞላው f- fail ያደርጋል group።
አሀ ስለዚህ ይመለሳል። ከዛ አዎ ይመለሳል። ሀያ አራት ሰዓት ሲሞላው እየደወልኩ check ላርግሽ ወይ ዝም በቃ ልበል?
ሀያ አራት ሰዓት ይሙላውና ከዛ በኋላ እም።
ካልደረሱት ይደውሉልን፣ ይመለስሎታል። ሀያ አራት ሰዓት ሲሞላው እሺ አመሰግናለሁ።
መልካም ቀን። እናመሰግናለን።